ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። ባካሁን ለዳው እንደት ናችሁ? ሰላም ናችሁ?
ይመስገን።
አንድ ቀይ ያበራብኝ ነው። ሁሉ ነጭ ነው፣ ግን ልቀቅልኝ እስኪ አንዴ።
እሺ፣ ካሸኮዳ ንገሪ።
እያሺ አስራ ሁለት አስራ ሁለት
ዘጠና አምስት እሺ፣
አስራ ሁለት ዘጠና አምስት እሺ፣
አርባ ስድስት እሺ፣
አርባ ስምንት
ሌላ አቤት ሶስት ቀይ ነው ያለው። ሌሎቹም ታርመዋል። እሺ፣ አሁን check ማድረግ ትችላለህ። ሌላ አለ?
አዎ ሌላ አለ እሺ፣ ንገሪ።
አስራ ሁለት ዘጠና አምስት እሺ፣
አርባ አምስት እሺ፣ አስራ ሁለት
እሺ። ይሄኛውም ደግሞ አራት ቀይ ነው ያለው። አንድ አንዱ አረንጓዴ ብቻ ነው ያለው።
ነው አይደል?
ሶስት ነው።
እሺ እናመሰግናለን። መልካም ቀን